የእንትንን ስልክ ቁጥር አንዴ ተባብሩኝ።
የምን የሳንቲም
እሺ፣ withdraw አርጌ ብር ቀረብኝ።
እሺ። ለእኛም መጀመሪያ ደውለልኝ ነበር። እሺ፣ ስልካቸው ልስጥ ዜሮ ዘጠኝ ሰባ ዜሮ ዘጠኝ ሰባ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት አርባ ሰባት አርባ ሰባት አስራ ስድስት አስራ ስድስት አስራ ስድስት እሺ አስራ ስድስት ሳንቲም ነው ቻፓር ነው ሳንቲም አዎ፣ እ? ሳንቲም የሳንቲም ብር የሳንቲም ብር ዊዝድሮ ወይ ታይልኛ አንዴ እነ- እነሱ ጋር እናንተ ጋር መድረስ ነው እ?
ምን አልከኝ?
ዊዝድሮ ያረኩት እናንተ ጋር ወይ እነሱ ጋር አየር ላይ መቅረቱን ታይልኛለህ እሺ እሺ፣ ስልክ ቁጥር ንገረኝ። የቤት ስልክ ስልክ ቁጥር ቁጥር ዜሮ ዘጠኝ ዜሮ አስር ዘጠኝ አስር ድጋሚ ዜሮ ዘጠኝ
እሺ ዘጠና አንድ ሰባ አንድ ዘጠና ሰባ አንድ አዎ
መቼ ነው ያረከው?
እ? እ?
መቼ ነው ውዱ ያረከው?
መጀመሪያ ሲ- ሲቀርብ ወይ?
መቼ ነው ወጪ ያረከው?
እስኪ እ- ትናንት አድርጎታል ትናንትና ወጪ ያረከው?
አ ቼክ አድርግ ዊዝድሮ ያደረገው ነው ወጪ ያደረገው ወጪ አላደረኩም እ? ዊዝድሮ አድርጌ እዛው አየር አየር ላይ ነው የቀረብኩት ከዲፖዚት እ፣ ዊዝድሮ አድርጌ በቃሽ አ- ከእኛ ሲስተም ወጪ ነው። ሳንቲም ሰዎች ጋር ነው ያለው።
እስካቸው ግን
ስልካቸው ምንድን ነው?
እግ ነው አሁን ደውሎ ይኸው እጅግ ነው እስኪ እሺ እኛ እናናግራቸዋለን። እኛ ልክላልን ሰሞኑን እነሱ ጋር ትንሽ ያስቸገረ ስለነበረ ነው ትራንዛክሽን ውስጡ
እንኳ ዝም ብዬ ደውዬ ነው ይገባል። ችግር የለም እኛ ልክላቸዋለን።
መልካም ወጣነት thank you እሺ እሺ አመሰግናለሁ።